እንደሚሉት ራ ነኝ በኮምፒውተር
ቴሌብር ላይ withdraw አልነበርና ሁለቴ ማለት ነው።
እሺ
እዛ ሶስት ቁጥር ላይ ስደውላቸው history አያሳይም ይላሉ። አንድ ሀያ ሺ አንድ አስራ አራት ሺ ይልኝ history አስራ አራት ሺ history ያሳየኛል። ሀያ ሺ ግን ተጫዎቼበት ስለሆነ አያሳይም እኔ ጋር።
በዚህ ቁጥር ነው።
አዎ እሺ ትንሽ ጠብቀኝ። የትኛውን ያልገባልህ?
ሁለቱም አስራ አራትም ሀያውም አልገባልኝም።
እሺ hello፣ አቤት።
ወደ ቴሌ ብርህን የላከው?
አዎ እሺ በቃ አሁን confirm አደርግልሃለሁ። ሁለቱም ይገባልሃል። እሺ እሺ እማዬ፣ አንቺ ገቢ እሺ እሺ፣ እሺ። እግዚአብሔር ይስጥልኝ። መልካም ቀን